ሄሎ
ሄሎ ሰላም ጤና ይስጥልን ቤተሰቦች።
እ እንትን ኑረ ነኝ ከአዳማ ነው። አሁን አዋርቼው ነበር የሆነ ልጅ እሺ እ ካሸሪ አልከፍ ብሎኝ ሎክ አድርጎብኝ በፊክስ አድርገህ ደግሞ ልክለት ነበረ ኢኒዴስክ እና ተስተካክሎ ነበረ ተስተካከለም አልከፍ ነ- ልካለት ነበር አሁን ኢኒዴስክ ልካል እንትን ላይ ቴሌኮም ላይ ሰፖርት ላይ አዎ ሰፖርት ቲሙ ላይ ልኬ ነበረ እም፣ እ ሀና የሚል ነው ገንዳ እስኪ ሰፈርድ ፈልግልኝ አዎ፣ ገንዳራ ገንዳ።
ንብረት ገንዳራ ሀና ጃር የሚል ነው?
ጃር ነው አዎ።
እሺ አንዴ ጠብቅ።
እሺ
ገንዳራ ነው ያልከኝ አይደል?
አ ገንዳራ cashier ው ሀና user name ኡ ሀና የሚል እሺ ተከፍቷል እኮ ምንድን ነው እምቢ አላት?
እዛ ፊት ለፊት እ፣ በ user name ኡ ስትገባ አልገ- አልገባ እያላት ነው።
user ኡ እኮ ማለት ነው እ፣ ሀና ስድስት ብላ ነው አይደል የገባችው?
አ፣ ሀና ስድስት
እሺ ድጋሚ እንትን AnyDesk ልግባና አንተ accept በለኝ እሺ እሺ እሺ።
እሺ